ሄሎ
ሰላም ሰላም ጤና ይስጥልኝ።
ጤና ዋላችሁ፣ እንዴት ናቸው?
አለ እግዚአብሔር ይመስገን።
ማሽን አስገብቼ ነበረ ለ maintenance
እሺ
እንደደረሰልኝ check ለማድረግ ነው።
በምን ነበር የገባው?
power ምን አይልም ነበር መች ነበር የገባው?
ሶስት ቀን በፊት እ ቀኑ
ከሶስት ቀን በፊት
እሺ፣ የማሽን ቁጥር ትነግረኛለህ?
ፒኤምኤ
ፒኤምኤ
ዜሮ ዜሮ
ዜሮ ዜሮ ሁለት ዜሮ ነው። እሺ ሰላሳ ሰላሳ አንድ
ሰላሳ ሰላሳ አንድ ሰላሳ አንድ አ እሺ check አድርጌ ላሳውቅ።
እሺ እሺ መስመር ላይ ልጠብቅ ወይ?
አይ ስለሚቆጥርብህ ይደው እደውልልሃለሁ በሌላ ቁጥር
okay እሺ አንዴ ልሂድና ላሳውቅ እሺ